Hang on a espera, deixa eu ver como eu tô.
ሄሎ ጤና ይስጥልኝ።
ጤና ይስጥልኝ። አይ እ፣ ስልኩ ተዘግቶ ነበር። አሁን መልስ መጥቶልኛል። አስተላለፍ የነበረ እሺ እ፣ ያልደረሰኝን እ፣ እንትኑ screenshot አድርጌ ከነስሜ ልኬያለሁ። ሰዓቱን ለእሱ ልልሽ ነው።
ቴሌግራም ላይ ልከውልናል።
አዎ ልኬያለሁ። አሁን መልስ ሰጠኝ። እ፣ ስልኩ ግን ስደውል ዝግ ነው ስላለኝ ስለነበር ነው። እሺ solve አድርጌ እሺ ደንበኛችን መልካም እሺ